ጤና ይስጥልን ማኒ ባባ።
ጤና ይስጥልን።
አብሮ ይስጥልን።
ኤሌክትሪክ ባጃጅ አላችሁ መሰለኝ።
አዎ አለን።
ስንት ነው ዋጋው?
አምስት ሌላ?
ከሀምሳ
አምስት ከሀምሳ አዎ፣ ድርድር ይኖረን በአካል ሲመጡ
አዎ፣ አይ ባለፈው በአካል መጥቼ አውርቼ ነበርና እም፣
እ፣ አሁን ለመወሰን ነበረ exact ዋጋ በ- ለማወቅ ነበር።
በ- እኮ ዋጋውን ያውቁት የለ አምስት ከሀያ ነበር የተባልኩት።
እኮ ይምጡ በቃ
መልካም እሺ።
እሺ